ሄሎ
ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልኝ። Flintstone Homes
Flintstone Homes ነው አይደል?
አዎ ነው።
በቴሌቪዥን ማስታወቂያችሁን አይቼ ነው እሺ
እና ምንድን ነው advantage አንድ ባለ አክሲዮን ሊያገኝ የሚችለው የ- አባል ቢሆ- ብሆን ለምሳሌ እኔ
እሺ። አሁን በእርግጥ ስምና ስልክ ነው እየመዘገብን ያለ ነው። እ፣ ሐምሌ አንድ ላይ ደውለን detail ኡን መረጃ እና- እናስረዶታለን። አሁን ስምና ስልክ ነው መዝግቡ ተብለን እየመዘገብን ያለ ነው።
በክፍያ
እ አይ አሁን መዝገብ- ስምና ስልክ ነው እየመዘገብን ያለ ነው። ሐምሌ አንድ አሃ።
ላይ ደውለን ያለውን መረጃ detail ኡን ምን አሃ።
እንደሆነ ል- የእርሶም advantage ከ share ኡ የሚያ- የሚያገኙትን advantage ያለውን detail ኡ መረጃ እናስረዳዎታለን ደውለን። ስሞትም አልበል።
ዮሐንስ ወይም ይኸውልሽ እሺ እ፣ እኔ ትንሽ መንቀሳቀስ ችግር ስላለብኝ ማለት ቶሎ ቶሎ እሺ።
ቢሮ ቢሮአችሁ የት ነው ለመሆኑ?
ቦሌ ገርጂና ልደታ ነው ያለን። የትኛው ነው የሚቀርቡት?
እ? ቦሌ ገርጂ ገርጂና ልደታ አለን።
ልደታ ይቀርበኝ። ልደታ ምኑ ጋር ነው?
ልደታ ባልቻ ሆስፒታል መስቀለኛ ጋር በስተግራ በኩል ኑራ አህመድ ህንጻ አለ። ከሱ ፊት ለፊት የትናንሽ መስኮቶች ያሉበት ህንጻ ጋር አለን።
አሁን እንግዲህ ከሜክሲኮ ስትመጪ ወደ ባልቻ መ- ወደ አዎ፣ ቀኝ መ- ወደ በባልቻ ቀኝ መስቀለኛው አለች አይደለ? በ- በባ- በባልቻ ጋር ሄደው ወደ ቀኝ መታጠፍ አዎ፣ መታጠፍ በባልቻ ሆስፒታል ጋር ማለት ነው። ከዛ ወደ ላይ አስፓልት አለች አይደለ? ወደ አብነት መሄጃ
አዎ። እና የባልቻ ጀርባ ማለት ነው።
አ በባልቻ ወደ ላይ ሲ- ወደ ላይ ሲወጡ አንድ ረዥም ፎቅ አለ። አዎ።
አዎ፣ ትናንሽ መስኮቱ ያለበት ነጭ ፎቅ እ።
እሱ ጋር አለን። ከታች ground ላይ አለን። የራሳችን ህንጻ ነው እሱ። ትናንሽ መስኮቶች አዎ።
ያሉበት ህንጻ ለታ መርካቶ የገበያ ማዕከል ነው የሚባለው። አሁን ሳይሆን ግን ሐምሌ አንድ ላይ ነው ያለው መረጃ detail ኡን እ፣ እዛ ሄደው ማለት አይ እስከ እስከዛ እንድትመዘግቢ ነበረና ነው።
እሺ ይኸው አሁን ስምና ስልኮትን መዝግቤዎታለሁኝ። ስልኮት ሰባ አራት ቤት አስራ አንድ መጨረሻ አይሚን አስራ አንድ ቤት አይደለ ስልኮት?
አዎ።
እሺ አስራ አንድ ቤት ሰላሳ ሶስት መጨረሻ አይደለ?
አዎ። በቢኒያም ዮሐንስ በልጄ ስም ላረገው እችላለሁ። አሁን በቃ ይች- ይችላሉ፣ ችግር የለውም።
ቢኒያም ዮሐንስ በይልኝ እንግዳው በልጄ ስም ላ እሺ
እና ይቻላል።
ያው ሐም- ሐምሌ አንድ ደግሞ እንዲሁ መደወል አለብኝ ማለት ነው።
እኛ እንደውልሎትና ወደ office መምጣት ካለቦትም ደውለን እናሳውቆታለን።
እሺ እኔ ልጅ እሺ፣ እግዚአብሔር ይስጥልኝ አሜን አሜን። እሺ መልካም ጊዜ ይሆንልዎት።
ለሁላችንም። እሺ ሰላም ቆይ።
እሺ እሺ።